ጤና ይስጥልኝ የተሰጠኝ ማዕከል ባክዎ ልርዳዎት?
ትኬት ቆርጬ ነበርና ሰዓቱ ድንገት ስለጠፋብኝ ለስንት ሰዓት እንደሆነ ለመጠየቅ።
ይቅርታ ምን አሉኝ?
የትኬት ቁጥር ልንገርና በረራው ስንት ሰዓት እንደሆነ ልትነግረኝ ትችላለህ?
እሺ የምን አየር መንገድ ነው?
ኢትዮጵያ ኤም
እሺ ቆይ አንዴ ይቅርታ እሺ ንገሩኝ። ኤም
ደብልዩ እሺ K እሺ ቪ
ቪ ቪ ቪ ቪ እንደ ቪክተር አ A እሺ ከዛ ኤ ኦ
ኤ ኦ yes አ M W K V A O አ እሺ የአያት ስም
ትኬቱ የተቋረጠበት ነው።
አዎ ይኸው መሸሻ
ማን አሉኝ? የአያት ስም መሸሻ መሸሻ አ
እና የታድጉ ነው አይደል?
አ ታድጉ መሸሻ እሺ። በአስራ ሰባት ከአዲስ ወደ ጎንደር ያ ማለት ሐሙስ አራት ከጎንደር ሰዓት ወደ ተኩል ላይ ነው። ኤርፖርት ሶስት ሰዓት ላይ ይገኙ።
አራት ሰዓት ተኩል ነው በረራው።
በረራው አራት ሰዓት ተኩል ነው ከጎንደር አዲስ አበባ አ አራት ሰዓት ተኩል በረራው። እሺ አራት ሰዓት ተኩል ነው። ኤርፖርት ሶስት ሰዓት ላይ።
እሺ አመሰግናለሁ።
ሌላ የምረዳውት ነገር አለ?
የለም። እሺ አመሰግናለሁ።
እሺ ስለደወልን አመሰግናለሁ። መልካም ጊዜ